hello ሌላው ጤና ይስጥልን ልደት።
አዎ ነኝ። ሰላም ነው ሰላም ነው ልደት?
አለን።
ሀዊ ነኝ ከዊ ፕላስ solution IT department ነው የምደውልልሽ።
እሺ ሰላም ነው።
ደህና ነን። ባለፈው በ marketing ኤጀንቶቻችን ተመዝግበሽ ነበር አይደለ? ዊ ፕላስ ላይ
አዎ ሴንቸሪ እ? አዎ አዎ።
አዎ እና አሁን እኔ- እ፣ ባለቤቷ የለችም እና አውርቻት እኮ እ።
ባለፈውም text አድርገሽ ሊነግሪያት እ፣ እዚህ ሀገር የለችም እና በቃ ስመጣ እንትን እለዋለሁ ብላኝ ነው ዝም ያልኩሽ እና okay።
ስትመጣ እንትን ብላው እነግርሻለሁ።
አንዳንድ ነገሮች ናቸው በእርግጥ አሁን የሱቁን ስም የምትሰጡት አገልግሎት የት እንዳለ ልዩ ሰፈሩን ምናምን ይሄ contact person ምናምን የለም?
አሁን እሱ የለም። አሁን እሷ የምትፈልግ እ።
ትስማማ ትስማማ አላውቅም። መጥቼ አሀ። እ፣ ገና አላስረዳኋትም የለችም okay ነው ስመጣ። አዎ እና በቃ።
በደንብ እንትን ስላት ከዛ እነግርሻለሁ ከተስማማች።
እሺ እሺ መደወል ትችያለሽ። እሺ እ፣ እሺ፣ በዚህ እደውል።
ስልክም በሰባ አራት ሰማንያ ላይም any time text እሺ።
የደረሰሽ ስልክ አለ።
አዎ text አለኝ። አዎ sorry።
አዎ፣ በሱ ስልክ መደወል ትችያለሽ። ወደ አገልግሎት እየገባ ስለሆነ አንዳንድ እንትኖችን ኢንፎርሜሽኖችን መሞላት ስላለባቸው ነው።
እሺ እሺ፣ እናት ደውልልሻለሁ።
እሺ እሺ፣ ልደት መልካም ቀን። አመሰግናለሁ።
እሺ